ሄሎ
ጤና ይስጥልኝ።
አ አሪፍ ነው ደውሎ ደንበኛችን። ትናንትና ደውለውልን ነበር። የሚፈልጉትን አገልግሎት አግኝተዋል።
ሄሎ
ይሰማል ደንበኛችን።
ይሰማል?
ከአሪፍ ፔ ነው የምደውልሎት።
እም፣
ደውለውልን ነበር። የሚፈልጉትን አገልግሎት አግኝተዋል።
እም፣
አክሎሎታል ደንበኛችን።
በበረ
መስመር ላይ ያለው
እ
የሚፈልጉትን አገልግሎት አግኝተዋል።
ጃምቦ ነው ከሳንቲቬር ያወጣብን ብር ይይዞብን።
በሳንቲም ነው transact ያደረጉት።
አ
እሺ እንደዛ ከሆነ ወደ ሳንቲም ፔ ነው የሚያመለክቱት።
አይ እሺ እናመሰግናለን።